hello ጤና ይስጥልኝ።
ሰላም ነው?
አለን ደውለልኝ ነበር። ይቅርታ withdraw።
አዎ አዎ አዎ።
እሺ እሺ ሶስት ሺ ሰባት ሺ አራት ሺ አዎ፣ አዎ።
ሁለት ሺ አንድ ሺ አለ።
አዎ አዎ አዎ አዎ።
እሺ ኢዘዲን አብዲ ሀሰን ወደሚል የቴሌብር አካውንት ነው።
አዎ እሺ ወደ ቴሌብርም ወደ አካውንትም የተላከ አለ።
ጥሩ። እሺ እሺ እያንዳንዱ check እያደረኩ confirm ላድርግልህ። እሺ እሺ እሺ እሺ
እሺ ወደ commercial bank ም የታዘዘ አለ አይደለ? በዛው ስም commercial አዎ፣ ኮ- አዎ ንግድ አዎ ባንክ ንግድ ባንክ ማለት ነው።
አዎ አዎ አዎ እሺ እሺ አሁን ሁሉንም አሳልፌ እላለሁ። ወደ ቴሌ ብር አካውንት እና ወደ CB ብር አካ- ወደ CB አካውንት ይገባላል። ትንሽ ቆይቶ ወደ CB ወደ ንግድ ባንክ አካውንት ማለት ነው። ወደ ንግድ ባንክ እሺ።
አካውንት እና ወደ ቴሌ ብር አካውንት ይገባላል ሁሉ።
እሺ እሺ እሺ መልካም ምሽት።
እሺ እሺ እሺ